ሄሎ hello ጤና ይስጥልኝ።
አቤት።
ኃይለ ማርያም ታከለ።
አሁን
እሺ ከ Afriwork ኢትዮጵያ ነበር የምደውለው። Afriwork Freelance ኢትዮጵያ። hello አቤት፣ እየሰማኝ ነው።
እሺ በ mobile app automation tester vacancy ሰጥታችሁ ነበረ።
አዎ
እሺ pending payment ላይ አግኝተነው ነበር። ያስቸገራችሁ ነገር አለ?
እ አይ ያው ለጊዜው ስላገኘን ትተነው ነው
እ? እ?
ስላገኘን ሰው ትተነው ነው post ማድረጉን ትተነው okay ራሳችሁ ምክንያት እንጂ አስቸግሮት አዎ።
ምናምን አይደለም።
አይደለም እሺ ሌላ የሚያስቸግር ነገር platform ሲጠቀሙ ይል
እሺ ሲኖር ወይም ሲፈልጉ መደወል ይችላሉ።
እሺ እሺ።
እሺ መልካም ቀን።